ቤት መቼ ነው የሚወለደው?
ቴሌ ወደ ቤስት ቤት ልኬ ነበርና እሺ ብር እሺ
አልገባልኝም፣ ግን ከቴሌ ቀነሰው። ከቴሌ ከቴሌ ቀን ተቀናሽ የሆነበትን መሴጅ ቴሌግራም ላይ ላክልን።
ጠቃጥቆን አስልኬ ምን አልከኝ?
ጠቃጥቆ ነው ስልኬ።
አዎ ግን መሴጁ ያስፈልገኛል እና እንዲገባልህ መሴጁን ላክልኝ ቴሌግራም ላይ በጓደኛም በሆነ ሰው ስልክም ቢሆን ቁጥሩን ምልክልሽ ነው ምን የት ልክልሽ?
ከቴሌ ብር ተቀናሽ ሲሆን ቴሌ ብር የሚልክልህ መሴጅ አለ አይደለ?
አዎ ሁለቴ ነው የቀነሰልኝ፣ ሁለቴ ነው ችግር የሞከርኩት።
የለውም ሁለቱንም መሴጅ ላክልኝ።
እሺ እሺ እሺ